ጊዜ ጤና ይስጥልን ብዙ ጊዜ እንዴት ነው?
hello ሰላም
account betting ቤት ለመክፈት ነበረ እሺ እምቢ ብሎኛል ሞክሬ ነበረ
እ በዚህ ስልክ ሞክሬ ነበረ እሺ
እምቢ ብሎል account ለመክፈት ምንድን ነው የሚለው ወንድሜ?
እ ወይ እስኪ not found ይላል ስሞክር
not not found ነው የሚለው አ
እስቲ ላክልን እ የሚልን screenshot አድርገህ
እሺ እሺ